ሄሎ ሰምነኝ
ሄሎ ሰላም። ስም ተመሳስሎብኝ ተቃራኒ ይዤ አንዱን ብታስወጭልኝ ነበር።
ንገረኝ order ነበር
የቆየው ዜሮ ሰባት ሀምሳ አራት
እ
ዜሮ ሰባት ሀምሳ አራት እና ዜሮ አምስት ሀምሳ ሰባት ዜሮ ሰባት ሀምሳ አራት እና
ዜሮ አምስት ሀምሳ ሰባት
ዜሮ አምስት ሀምሳ ሰባት እሺ አትዝጋው እሺ ልጠይቅልህ dispatch
መነሻ ሀምሳ አምስት የሆነ ቤት ቢሆንም ለአንተ በመነሻ ነው በቃ የሚታሰብልህ። አንድ ነጥብ አንድ ኪሎ ሜትር ከሆነ
እንዴ አማራ ያኛው የትኛው ነው የሚወጣልህ?
አሁን የገባው ዜሮ አምስት ሀምሳ ሰባት ያኝማ ሰዓቱ አልቋል። እኔም እየሰራሁት ነው።
ዜሮ- ዜሮ ሰባት ሀምሳ አራቱ
እሱን እየሰራሁት ነው። ዜሮ አምስት ሀምሳ ሰባት አሁን የተቀበልኩት እሱን ነው።
ዜሮ አምስት ሀምሳ ሰባት
አ እንዴ አንድ ሰዓት ከሰላሳ ዘጠኝ ሆኖታል እኮ ሰዓት ራሱ
ስለዚህ ምን okay።
የሚስተካከል ነው እ
የሚስተካ የማይሰራ ነው እንዴ?
ኧረ ምን ትሰራ? ቆይ እስኪ ቆይ እ አንዴ ቆይ አትዝጋ።
እሺ
ሄሎ አማረ
ወይ ወይ ወጥቶልሃል? እሺ
እሺ እሺ እሺ እሺ ሰላም እሺ አባ የት ከየት የሚነሳ ኦርደር ነው ማሲክ